ሄሎ ሰላም ጤና ይስጥልኝ ሚስት ቤት
ሰላም ናችሁ?
እግዚአብሔር ይመስገን ሰላም ነው አባ።
የእኔ አካውንቱ ማታ ስምንት ጨዋታ ስምንት ዘጠኝ ጨዋታ ነው እህ ስምንት ወጣ፣ ግን አንዱ ቦስት ይሆናል ስቶፕድ ፖስት ፖንድ ሆነ። ኦኬ ዳሂር ነህ አ ዳሂር ነህ ቴሌግራም አሁን መሴንጀር ላይ አውራ ደውልልኝ ያልኩህ ልጅ ነህ?
አዎ እሺ ይኸውልህ አንድ postponed አለው ማለት ምን ማለት መሰለህ
ይሄን በሀያ ይጠብቃል።
አራት ሰዓት እ ሀያ አራት ሰዓት አዎ ሀያ አራት ሰዓት መጠበቅ አለብህ። ከ- በዛ ሀያ አራት ሰዓት ውስጥ ከተጫወቱ እሰየው፣ ካልተጫወቱ ግን void ይደረጋል ማቹ። እሺ
እሺ አልተጫወቱም። ባ- ስለዚህ ሀያ አራት ሰዓት ጠብቀው።
እሺ እሺ አባቴ፣ እሺ መልካም ቀን።